Hello. Ano? Hello. Hello?
ሄሎ እሺ፣ ሄሎ።
ወይ አንተን እሺ፣ እንትን ያለኸው እ?
ሬስቶራንት ያለኸው አንተ ነህ።
እሺ፣ ውሃን ስም ምንድን ነው?
ሬስቶራንት ካለ አገናኝ ላናግራችሁ ነው።
ድምፅ ይቆራረጣል እና በጣም ይሰማኝ።
ሄሎ
እሺ፣ አሁን አሁን እሺ፣ እሺ።
እሺ፣ እደውልልሃለሁ በሌላ ስልክ። እሺ፣ ይሰማል። አሁን ሬስቶራንት ነህ ያለኸው አሁን አንተ
ኧረ አይማኝም፣ በጣም ይቆራረጣል። ይሰማል?
ሄሎ በጣም በጣም። ሄሎ እስኪ ነው የሚለው። በ-